hello ሰላም ጤና ይስጥልኝ።
hello ጤና ይስጥልኝ።
አብሮ ይስጥልን።
አብሮ ይስጥልኝ። ትላንት ብር አውጥቼ ነበር።
እሺ
እ፣ እንትን አላ- አልገባልኝም።
ስንት ብር ነው?
አስራ ስምንት ሺህ ብር።
እሺ በዚህ በደወልክበት ቁጥር ነው?
አዎ አዎ።
እሺ አንዴ ቆይ ትንሽ ጠብቀኝ።
እሺ
ማርያምን የምሬን ነው።
እ እ ቆይ አንዴ ይቅርታ።
እሺ
አዎ አለ ልክ ነህ።
እሺ። ሰው ታስገቢልኛለሽ?
አዎ ይኸው እያ- እያስገባሁልክ ነው። አንዴ ቆይ ትንሽ ጠብቀኝ።
እሺ
እሺ ይኸው እ፣ ሊገባ processing ላይ ነው። ትንሽ ጠብቀውና ይገባል። እሺ እሺ። thank you።
ስለደወልክ ነው። አመሰግናለን። መልካም ቀን።
እሺ እሺ።